hello hello hello
አቤት ሳራም ሰላም መጣት ነበር ከዳሽ ቤት ወደ ቴሌ ብር አስገብቼ
እሺ ብሩ አልገባልኝ።
ሀያ አምስት ሺህ ብር አልገባም፣ አላስተላለፈም፣ ወደ ቴሌ ብር አልተላለፈም።
የቴሌብር ስልክ ቁጥር አሁን የደወሉበት ነው አዎ
እሺ ቼክ ላድርግሎት hello አቤት sister በዜሮ ዘጠኝ አስራ ሁለት አርባ አምስት ሰባ ሰባት ዜሮ ዜሮ አይደል አዎ
እሺ በዚህ approve ተደርጎ ከዳሽቤድ ወደ እኛ አልተላከም እሺ
ለምን እኔ እኮ ነኝ እንደዛ ያረ withdraw አድርጌው ማለት ነው።
አንድ እ?
ላስረዳው ከእነሱ system ወደ እኛ system አልተላከም እሺ እነሱ approve ማድረግ አለባቸው የእነሱ system ላይ ስለዚህ እነሱ ጋር ነው መደወል የምችለው አዎ
withdraw የሚያረ እንትኖቹ ጋር ዳሽ ቤት ጋር ዳሽቤድ ጋር ይነግሯቸው እሺ እሺ መልካም ቀን አመሰግናለሁ።